hello hello ሰላም ጤና ይስጥልኝ ቤት ቤት
withdraw አድርጌ ነበርና still አልገባልኝም። አሁን ላይ ወደ ቴሌ ብር።
እሺ አንዴ ጠብቀኝ እሺ